Hello ጤና ይስጥልኝ ቃልኪዳን ነኝ ከ Best Bet ምን ልርዳዎት?
እሺ ሰላም ናቸው።
ሰላም ምን ልርዳዎት?
እሺ ምንድን ነው system ኡ ዘመኑ እንትን ሆኗል።
ምን አሉኝ?
system ኡ ምንድን ነው ዘመኑ ይቆረጣል። ብሩ አይገባም ወደ account እሺ በዚህ ስልክ ቁጥር ነው ያደረጉት?
አይደለም።
እሺ የ Best Bet የሚጠቀሙበትን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ እሺ
ሰባ አምስት እሺ
ሁለት ዜሮ ዜሮ
እሺ ዜሮ ዘጠኝ ሰባ አምስት
ሁለት መቶ እሺ
ሶስት መቶ አስራ ሁለት
ስንት ብር ነው?
አሁን አስራ ሰባት አስራ ሰባት ይገ ነበር አስራ ሰባት ሺ የዛሬ ነው አይደለ?
አዎ ዛሬ እሺ አንድ መስመር ላይ ጠብቁኝ። እሺ በቻፓ ነው አይደል የሚልኩት?
አዎ እሺ ወደ account number ኡ ይንገሩኝ።
account ኡ አዎ
እሺ አንድ ሺ እሺ ሰላሳ ሰባት እሺ አስራ አንድ እሺ
ዘጠና አንድ እሺ
ሁለት አርባ አራት
እሺ confirm አድርጌልዎታለሁ። አሁን ይገባሉታል። ትንሽ ይጠብቁ። እሺ መልካም